ጤና ይስጥልኝ። የቴስ የበራ መረጃ ማዕከል ባኮም ደርደው ሰላም ጤና ይስጥልኝ። እንዴት ነው?
እግዚአብሔር ይመስገን።
ትኬት ቆርጬ ነበር እና ዛሬ ነበረ flight ኡ እሺ እና ዶላር ልጠይቅ ፈልጌ የላካችሁልኝን እንትን print አድርጌው እሱ አይሆንም መሰለኝ። ዶላር መጠየቂያ አለ እናንተ ጋር ማህተብ ያስፈልገዋል።
አዎ መሰለኝ። አዎ።
አዎ ማህተብ ደረሰኝና ማህተብ እንሰራሉታለን።
የት ነው?
ቢሯችን ሀያ ሁለት ኤጂ ግሬስ ህንፃ ነው።
እ ስማ
ማህተብ መተን ብንልክሎት print ማድረግ ይችላሉ።
አዎ ወይ እንደሱ print እናድርግ። እዚህ እኔ ባንክ ነበርኩኝ
OK አሁን ቴሌግራም ላይ ማህተብ መተን print እናድርግሎትና እ፣ እንላክሎትና ቴሌግራም ላይ ፕሪንት ያድርጉ።
አዎ። እሺ እሺ
እልክሎታለሁ።
እሺ